hello ጤና ይስጥልኝ ቤተሰቤት ብር ይዞብኝ
እ ምን አልከኝ?
ብር ይዞብኝ deposit ነው withdrawal ነው?
deposit
deposit ነው። እሺ በቻፓ ነው ያረከው?
አዎ አዎ የቻፓ ትር- የቻፓ system ትንሽ fail ስላረገ ነው። እሺ ይስተካከላል። ቴሌግራም ላይ message ላክልን።
መቼ
አሁን ላክልን እና- እናሳውቃችኋለን። የእነሱ system ሲስተካከል ይገባልሃል። እሺ
እኮ ልጠብቅ ዝም ብዬ
አዎ መ- አይ message ኡን ቴሌግራም ላይ ላክልን። ከቴሌ ብር የተላከልህን message ቴሌግራም ላይ ላክልን ለኛ አሳውቀን እሺ በዚህ እንትን
እ በዚህ ስልክ ነው አይ አይደለም ቴሌግራማችን ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አዎ
እሺ